እንትን የባንክ ከውጭ እንድትነግሪኝ ነበር።
እሺ እችላለሁ። አንድ ሺህ
እሺ እሺ ቆይ። ይቅርታ በጣም
እሺ
አንድ ሺህ ሀያ ሰባት
እሺ ሰማንያ አራት እሺ ዜሮ ስድስት እሺ
ዜሮ አራት
እሺ አራት
እሺ ማን ነው ስሙ?
ቢኒያም መለሰ ደለለኝ
ቢኒያም መለሰ። እሺ ደለለኝ። አዎ።
እሺ ተመዝግቤያለሁኝ።
እሺ በቴሌግራም ላክላችሁ አይደል?
አዎ ቁጥሩን ያውቁታል የቴሌግራም አክ- ቁጥራችንን
ስልሳ ሰባ አምስት ምናምን ሀምሳ አንድ አዎ አዎ ስልሳ ሶስት ሳምንት
እሺ እሺ። እና እ፣ ዛሬ አይመቸኝም። ሮብ ነው class የሚጀምረው።
አዎ አስራ አንድ ተኩል
እሺ፣ ዛሬ orientation ብቻ ነው።
ዛሬ orien- orientation እና welcome ብቻ ነው ያለው
ምን አልሽኝ?
ዛሬ welcome እና orientation ብቻ ነው ያለው አዎ okay፣ እሺ፣ እሺ፣ ስለደወሉ እናመሰግናለን መልካም ቀን
እሺ።